ሲብስብኝ ሲብስብኝ ፍቅር ሲጠናብኝ ሲጠናብኝ መውደድ ሲብስብኝ ሲብስብኝ በማተብ ጽና ተዋደርብኝ በማተብ ጽና እንዳደርብኝ ልቤን ሲያስጨንቀው ፍቅርህ አንተ ዳው ለእኔ ጥለህ ሆንክ እንዳመችህ በረሃባ በላይ ስልህ አብሽራ ትድሞይ ስልህ ምነው መረግህ ስጋ ላይ ደግሞ ማክሰኞ ልያ ስጋ ነው ላለው ቅዳሜ ላስታነ ቅዳሜ ደስታ ነኝ። ስጋ ላይ ደግሞ ምን ትሰራ ይሆን? ስጋ ነው ላለው ሰቆጣ ተሻግረ ስጋ ነው ላለው ሰቆጣ ተሻግረ ስጋ ላይ ደግሞ እናንተን ተመልካችሁ ስጋ ነው ላለው ፈላጊው በዛብኝ ስጋ ነው ላለው ፈላጊው በዛብኝ ስጋ ላይ ደግሞ ናደራ ሰው ባሰብ ስጋሎላሎን እንዳደርብብኝ ስጋሎላሎን እንዳደርብብኝ ወረተኛው አይን ላያ ሲበዘበዝ ላያ ሲበዘበዝ እኔ ልቻለው የፍቅርህን መዘዝ የፍቅርህን መዘዝ ትመላለሳለ ከቦረን አምባሰል ከቦረን አምባሰል ፍቅር በፍቅር ላይ ደርበሃል መሰል ደርበሃል መሰል ናናለው ደሞ ናናለው ደሞ ናናለው ደሞ ስላለይ ደሞ ስላለው ደሞ ስላለው ደሞ ናይ አምባሰል ልጅ የላሊበላ ናይ ሰቆጣ ናይ ቆቦ ልጅ ናይ ግዳን ልጅ ናይ ሙልጀ ልጅ ስላሎላሎላሎላሎዬ ስላሎላሎላሎላሎዬ አልቻልኩትም ያን ሁሉዬ ስላሎላሎላሎላሎዬ ስላሎላሎላሎላሎዬ አልቻልኩትም ያን ቆንጅዬ ልቤን ሲያስጨንቀው ፍቅርህ አንተ ዳው ለእኔ ትደግ ሆንክ እንዳመችህ መርሃባ በላይ ስልህ አብሽራ ትድሞይ ስልህ ምነው መረቅህ ስጋ ላይ ደግሞ ከእግር እስከ ራሱ ስጋ ነው ላሎን ያፈራል ባቄላ ስጋ ነው ላሎ ያፈራል ባቄላ ስጋ ላይ ለማን እንዳንተ አላየሁም ስጋ ነው ላለው የተዋበ ገላ ስጋ ነው ላለው የተዋበ ገላ ስጋ ላይ ደግሞ ባሳር በመከራ ስጋ ነው ላለው የተገኘው ልጅ ስጋ ነው ላለው የተገኘው ልጅ ስጋ ላይ ደግሞ ማልጨበጣለኝ ስጋ ነው ላለውን እየወጣ ከእጅህ ሆናለሆን እየወጣቀች ጅሪትያ ጩፋ ሲረት ለኪሴ ሲረት ለኪሴ አመለ ጅጅሩ ኤኝሲ በርሲሴ ኤኝሲ በርሲሴ ኬ አመሊ ጋሪ ማለፍ ጅጅራማ ማለፍ ጅጅራማ ጃንለታባችሁ ሜሲራ ጋሩማ ሜሲራ ጋሩማ ጎን ላይ መቸው ሰው በሰው ተክተ ሰው በሰው ተክተ ታሪክን አጣፍተው ደርበ ደርበ ደርበ ደራርበ ገዳም ገባለሁ ቅዱስ ላሊበላ ቅዱስ ላሊበላ እኔም በተራዬ አንጀት ልበላ አንጀት ልበላ ናመጋላይ ናመጋላይ ናመጋላይ ናናነው ደሞ ናናነው ደሞ ናናነው ደሞ ስላላይ ደሞ ስላለው ደሞ ስላለው ደሞ ናያምባሳ ልጅ ናየወሎ ልጅ ናየደሴ ልጅ ናወረሚዱ ወረቦረና ናየቱ ልጅ ናየወልድያ አየጣሉነት ወረ ከምቦልቻ ወረ ሂማኖ አዳዳላንታ ናወገልቴ